ጤና ይስጥልኝ ሁሉ ስፖርት ነው ባክዎ የምንረዳው?
በ hello ካሽዬ ቅድም ያናገርኩሽ ነኝ።
እሺ
ያው ማለት በራሱ ባስገባውበት ስልክ ፎቶ transaction ኑን ፎቶ አንስቼ ልክ ያለ screenshot አድርጌ እሺ እሺ እናሳውቆታለን። ቴሌግራም ላይ በትዕግስት ይጠብቁ።
እሺ ግን ዜሮ አምስት ቤት ነው በዚህ ስልክ አይደለም፣ ያኛው መደወል ስለማይችል ነው በምጠቀምበት ቴሌግራም ላይ ቴሌግራም ላይ እኮ ችግር አዎ ልክ የለውም።
ያለ ቴሌግራም ላይ የሚልኩበት ስልክ ማተር አያደርግም። ዋናው ስልኩን ነው ሁሉ ስፖርት የሚጠቀምበትን እዛ ላይ ከጻፉ በቂ አዎ ነው።
በቃ እዛው ላይ እኮ እዛው ላይ ልኬዋለሁ።
እሺ ዜሮ እሺ አምስት እናሳውቆታለን። እሺ